ጤና ይስጥልኝ ኢትዮጵያ የተበራ መረጃ ማዕከል።
ስለ ዱባይ አንዳንድ መረጃ ለማወቅ ነበር የደወልኩት።
ይቻላል። ምን ነበር የፈለጉት?
እ፣ በ company ትወስዳላችሁ እንዴ?
company
እ፣ ወደ company ትወስዳላችሁ የሚባል መረጃ ሰምቼ
ወደ በስራ እ፣ በስራ ላይ በስራ ሲሆን የጉብኝት ነው እኛ ጋር ያለው።
okay።
ቪዛ የሚሰራው የጉብኝቱ ነው እኛ ጋር።
የጉብኝት ብቻ ነው የሚሰሩት።
አዎ የጉብኝት ብቻ ነው እኛ ጋር ያለው።
okay።
እዛ ስራ የሚያስቀጥር ከሆነ ይሄ በ group ያለው እሱኛው ሌላ ቦታ ላይ ነው። አልጀመርንም ለጊዜው እ እ ለጊዜው አልጀመርንም የስራውን።
okay። እሺ፣ እሺ፣ አመሰግናለሁ።
እሺ እናመሰግናለን። ስለደወል መልካም